Hello
ገነቱ
አቤል እግዚአብሔር ይመስገን እሺ፣ ዳውድ ዳቦ ጨረሰ?
እ? አዎ ያ- ዳዊት እያደረገ አቋረጠ እኮ መሀል ላይ ያቆመ
ድጋሚ አስጀምረዋል። ዳውድ ዳቦ ማለቅ አለበት። እሺ፣
አይ resume ብዬ እኮ እምቢ አለኝ ያው ፋይሉ ግዴታ download መሆን አለበት። አንተ PC ላይ እ?
ያው ላይ- አንተ PC ላይ መጫን ስላለበት ግዴታ እ።
ዳውንሎድ አድርጎ አይ ማለት ሆኗል አንደኛው ሆኗል አንደኛው ሆኗል ሲክስ አርግኛል አንዴ ምኑ ነው ዳውንሎድ ነው? የመኪና ነው የፈለግከው አይደለ?
አ እሺ፣ ዳውንሎድ አድርጎ ጨር- ጨርሷል። የላክን ለፋይል
አንደኛው ጨርሷል እሺ፣ በቃ አክሰብት በለን። እሺ፣ ስልክልህ
እሺ እኔ እስኪ ለ- ልግባ ቆይ ትንሽ ቆይቼ አናግራለሁ። እዛው ቴሌግራም ላይ አክሰብት ትለኛለህ።
እሺ ት- ትቆያለህ
አልቆይም።
እሺ እሺ